Haalli shagalgala birrii dhibbaaf sagaltamii sagal አሪፍ ta'eedhaan ዲፖዚት godheetin ture naaf hin baane ማለፍ ደንበኛችን አማርኛ መናገር ይችላሉ?
አዎ እሺ እንገሩኝ በአማርኛ።
ትላንት ማታ መቶ ዘጠና ዘጠኝ ብር ዲፖዚት አድርጌ ነበር።
እሺ
ከዛ ኪክ ብር ላይ አልወጣልኝም። እንዴት ነው?
እሺ ከ- ወደ ክዊክ ብር ነው ያስገቡት።
አዎ
ሙሉ ስሞትን ይንገሩኝ።
አሪፍ
አሪፍ
ኢልሞ አሪፍ ጀማል በከር
ከሲቢ ነው ያስተላለፉት ከቴሌ ብር
አ፣ አ፣ በሲቢ ብር ነው።
በሲቢ።
አዎ
እሺ በዚህ ቁጥር ነው የሚመዘገቡት።
አ፣ አዎ
እሺ የገንዘቡን መጠን ይንገሩኝ።
የመዝግባ
ያስገቡት ነው።
ብር አዎ መቶ ዘጠና ዘጠኝ
እሺ ዛሬ ነው አይደል የሞከሩት?
አ፣ ትላንት ማታ
እሺ ደንበኛችን መረጃውን መዝግቤሎታለሁ።
እሺ አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን እሺ ከሲቢ የተላከሎትን መልእክት ይልኩልናል።
እሺ መቼ አሁን ነው?
አዎ ቁጥር ላስይዞት ዜሮ ዘጠኝ ዘጠና ሁለት እሺ
አስራ ሶስት
ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት
ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት ልክ ነው ደንበኛችን። የቴሌግራም account ኣችን ነው።
እሺ ወደዚህ account ኣችን ይላኩልን። ለሚመለከተው አካል እናስተላልፍሎታለን። ጉዳዮ ሲያልቅ ደውለን እናሳውቆታለን። ከስር ስሞትንና ስልክ ቁጥሮትን ማስቀመጥ አይርሱ።
እሺ።
ሌላ የምረዱት ነገር አለ?
የለም እሺ፣ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሁንልዎት።
እሺ አመሰግናለሁ